hello ወይ የቢሮ ስልካቸው ጠፍቶኝ ነበር እና ወርሃዊ ሂሳብ ያልከፈልኩት ነበረ። አልደወሉልኝም እ እሺ ዜሮ አንድ አንድ hello ወይ አይሰማም። እሺ ዜሮ አንድ አንድ እ ዜሮ አንድ አንድ ስምንት እ ሀያ አንድ ሀያ ሁለት ሀያ ሁለት ዜሮ አንድ ሀያ ሁለት ዜሮ አንድ ሀምሳ
ሀምሳ ወይም ደግሞ ሀምሳ ሁለት
ሀምሳ ወይም ሀምሳ ሁለት እስኪ አንድ ልንገርሽ ዜሮ አንድ አንድ ስምንት ሀያ ሁለት ዜሮ አንድ ሀምሳ ወይም ሀምሳ ሁለት አዎ እሺ አመሰግናለሁ ስለ አክሲዮኖች ግን ሰምተዋል?
እ ስለ አክሲዮኖች ሰምተዋል?
አክሲዮን አልሰማሁም
አክሲዮን መሸጥ ጀምረናል።
እሺ እስኪ check አደርጋለሁ አዎ ወረቀቱን ቢሮ ሄድና እንትን እላለሁ እሺ እሺ አመሰግናለሁ እሺ